hello ጤና ይስጥልኝ ChipChip
hello ጤና ይስጥልኝ።
ሰላም
እንዴት ናት? አሁን አናግረን ነበረ። ቅድም order አድርገን ነበረ እሺ
ቤቲ ስሪ እና የሚባል group ቅድም አናግረናት ነበረ okay
እና ምንድነው ድንቹ አንድ ሰው ይቀራል አለችን።
okay አዎ
አሁን ለምሳሌ እንትን ድንች ብቻ እና ሽንኩርት አዞ ሌላውን ከኛ ጋር ትእዛዙ match ባያደርግ fail አያደርግብንም?
እ ማለት እንዴት
አሁን ለምሳሌ እኛ ምን ምን አዘዝን መሰለህ? ሽንኩርት፣ ድንች፣ ካሮትና አቮካዶ አዘዝን።
አዎ አዎ አራት order አሉት አዎ እንደ ሶስታችን ማለት ነው።
እሺ እ- እ- አሁን አንድ ሰው ደግሞ ጨምሩ ስትለን ማለት ነው ድንች እና ሽንኩርት ብቻ ማዘዝ ነው የፈለገው።
okay
ችግር የለውም።
እ አሁን ሽን- ድንቹ ላይ አንድ ሰው ማስገባት ይችላሉ
ድንች ብቻ ድንች ብቻ ሽንኩርቱ ላይ ግን ሞልቷል already ሶስት ሰው ስለሆነ የሚያስፈልገው ድንች ብቻ ነው የሚያስፈልገው ማለት ነው።
አዎ ከዚህ በላይ ሰው አያስጨምራችሁም ሽንኩርቱ ላይ ድንች ላይ ግን አንድ ሰው ይጎሏል በቃ ድንች ብቻ ማዘዝ ነው የሚጠበቅበት፣ ሌላ አዎ።
ችግር የለም።
አዎ በቃ ድንች ላይ ብቻ ነው ከሞላችሁት ሌላው complete ሆኗል ስለዚህ ድንች ላይ ብቻ እንሞላበት እንሙላበት።
አዎ በቃ ድንች ላይ አንድ ሰው አስገቡ ከዛ complete ነው
በቃ እሺ፣ ኪሎው ችግር የለውም።
ኪሎዋ የፈለጋችሁትን እሺ፣ እሺ፣ እናመሰግናለን።
እሺ መልካም ቀን እሺ